ጠፋ ማድረግ ይቻላል ሲል ነበር።
ቤት
ሄሎ ስትልን ቤስት ቤት ሰላም ነው አብሮ ይስጥልን።
አለን አለን።
ብሩክ ነኝ ከሐዋሳ።
እሺ ብሩክ፣ እሺ ምን እንርዳ?
ወይ አይ እንትን ነበረ ኤኒ ዲስክ አብራሎኝ አስታኪ አብርቼ ነበረ። ብሩክ ብሩኬ ደውሎልኝ ነበር።
አዎ፣ ብሩክ ወጥቷል አሁን።
ወጥቶ ነው አዎ፣ ነው እንዴ? ልጠብቅ።
እሺ ቆይ እንትን ኢንዲስ ክልካል AnyDesk አብርቻለሁ። እኛው አዎ፣ ብሩክ ነው አንተም ስምህ ብሩክ ነው። አዎ እ፣ ተስሽ ብሩክ ኤ- አዎ፣ AnyDesk ልክ ያለው እሺ፣ በቃ ይገባል። እሺ፣ ትንሽ ጠብቅ።
እሺ፣ እሺ፣ እሺ፣ ወንድሜ፣ እሺ፣ እሺ